ሄሎ ሄሎ፣ አቤት።
ሰላም ዋላችሁ?
እግዚአብሔር ይመስገን።
ዋሽንግተን አዎ
midwifery የጤና ባለሙያ ትፈልጋላችሁ ተብዬ ነው።
እም?
midwifery የጤና ባለሙያ ትፈልጋላችሁ ተብዬ በ information ነው የደወልኩላችሁ።
okay ቆይቷል መሰለኝ ማስታወቂያው እኮ ፈተና ተጠርተው ተፈትነዋል።
በእውነት አዎ
እ፣ ዝም ብዬ ምንትን ማ- ዶክመንት ማስገባት እችላለሁ?
ምናልባት እ፣ የሚቀበሉ ከሆነ አናውቅም፣ ግን ቦሌ ደች ገዳ ጀርባ የቤች partner ህንፃ ላይ መጠየቅ ትችላለህ። ሄድ የት?
ቦሌ ደች ገዳ ህንፃ ጀርባ አ
የቤች partner ህንፃ አለ አይደል?
አ እዛ
እሺ እናትዬ እሺ።
መልካም